ናይ እሺ አይቼዋለሁ
ሄሎ ጤና ይስጥልኝ ኢንዱስትሪ
እሺ ደንበኛችን ከአርሽቢ ነው የምደውልልዎት አሁን እሺ።
ደውለውልን ነበረ አዎ
እሺ ደንበኛችን ሰዓትና ቀኑን አልነገሩኝም ያንን ማየት አልነ- ይችላሉ አልነገሩም ደንበኛችን የሰጡን መረጃ
እሺ እ፣ በአካውንታቸው ይህን ያክል ብር ብቻ እንደገባላቸው ነው
እሺ ደንበኛችን በዚህ ቁጥር በሰጡኝ ቁጥር ብደውል አገኝ ደንበኛውን ማግኘት እችላለሁ
የ- የእኛን የዳሽ ቤትን ደንበኛ አዎ አዎ ከእኛ ጋር contact የሚያደርጉት በዚህ ቁጥር ነው
መልካም እሺ እሺ እናመሰግናለን እሺ ያለውን መረጃ አሳውቁን ያው እኛም inform ለማድረግ ስለምንፈልግ በበላይ አካላት እሺ እሺ መልካም መልካም ቀን መልሰን እንደውላለን መልካም ቀን እም፣ እሺ